ሄሎ ጤና ይስጥልኝ። ቀሲስ ደህንነት ከቤተሰብ ምን ልርዳው?
አለው ሰላም ነሽ?
ሰላም ምን ልርዳው?
ውትደረው ሰባት መቶ በናት የዲስበት እሺ፣ አንድ መስመር ላይ ጠብቁኝ።
እሺ፣ ሌላ ስልኮ ሄሎ አቤት ጤና ይስጥልኝ።
የዲስት ቦት በናት ውትደረው ሰባት መቶ
የመቼ ነው? የዛሬ ነው?
አሁን አሁን ሌላ ቁጥርኩ ስልክ ቁጥር ዜሮ ሰባይን እሺ አንዴ እሺ
ዜሮ ሰባይን አስራ አምስት አስራ አምስት
አንዴ እሺ ዘጠኝ አስራ አንድ
ዜሮ ሰባይን አስራ አምስት አስራ አምስት አስራ አምስት አስራ አምስት
ዘጠና ሰባት ሰላሳ ስምንት ዘጠና ሶስት
ዘጠና ሰባት ሰባት እሺ ዘጠና ሰባት ሰላሳ ስምንት ሰላሳ ስምንት እሺ የዛሬ ነው?